ሴት የለም። በቃኝ። ነይ ነይ፣ ቆይ ይኸውልሽ፣ እያየሽ ነው እያየሽ ነው። ይሄ ታይታል እና ለምን ነገር
ነው ስልክ ደውኛ እናንሳ እንዴ ሄሎ፣
check አድርገው ጀር ደወልኩ ነው እኮ ይኸው እየሞከርኩት ነው ማሜ ኧረ በእናትህ አልሞከርከውም እንዴ እኛ እኮ ስራ እኮ መ- እኮ ታውቀኛ ዝም ስትለኝ እኮ ነው። ይኸው ይሄ እየሞከርኩት ነው። ይኸው
ኧረ ተው
ይኸው እየሞከርኩት ነው።
እና የለም ይመልሳል እንደ መጀመሪያው።
ማሜ ማሜ ማሜ እየመለሰ ነው ምንም እያለ ነው disable አድርገው አንዴ እስኪ ደግሞ አንቺ ሞክሪ ታችኛው ነው ኢሜሉን አድርጊው ኢሜሉ አይመስለኝም መጨረሻ እስኪ አንብበው ምንድን ነው የሚጠይቀው
እ ምን አልከኝ?
እስኪ አንብብልኝ የሚመልሰውን መልስ አ- ወይው ማ- ማስቀመጥ አልቻለም የሚለው ከዚያ በኋላ ያለውን እኮ web ኡ ማስቀመጥ አይችልም። አንኤብል ቱ ሜም ዳታ ይለና object reference not set to an instance of object ይላል። an object አዎ፣ አይ ኢሜሉ አለ ያየው ሁለተኛ ኢሜሉ አለ እ አሁን እ ሞከርከው
እየሞከርኩት ነው።
በተደጋጋሚ ሞክረዋ አንዴ ይኸው እየደጋ- እ እየደጋገምኩ እኮ ነው።
አሁን ደግሞ እስኪ ደግሞ ሌላ ነች እንግዲህ እ አውሏል
አረ ምንም አላስቀመጠም።
አላስቀመጠም ምን ያስ- ምን ይላለች ሲገርመው ደግሞ አሁን እያንጸባልቅ ነው
ምን በአዲስ አይደለም ራሱ እንደዚህ ሆነች ይኸው እየደገምኩት ነው። እሱማ እየደገምኩ ነው።
በቃ እምቢ ብሏል። በቃ እንግዲህ እምቢ ካለ ነው ነገ።
እ እምቢ አላችሁ?
አዎ እምቢ አለ። በቃ እየ- እየሞከረ የእንትን የትውልድ ቦታ እ ከአዲስ አበባ ተባለ ክፍለ ሀገር እያለ እሱ ቀይረ ነው ነው
ስለዚህ ክፍ- ምን ይገባ- ይግባልህ? ክፍለ ሀገር ይግባልህ?
አ ክፍለ ሀገር አዎ፣ አዲስ አበባ ተብሎ እሱ ቀይረ ነው አዘምን ስንለው ነው እንደዚህ እምቢ አለ።
በቃ እሺ፣ text አድርግልኝ በቴሌግራም እና እዚሁ በቃ ዲ- እንትን ላስገባልህ።
እሺ እሺ እሺ